ሄሎ ሄሎ አቤት።
እ፣ መልሼ ደወልኩሎት።
እሺ እ፣ ጥቅል ጎመኑን ተቀብለዋል አይደል?
እ፣ እኔ ልጆች
ሄሎ ሄሎ፣ ሄሎ
አይሰማም? ሄሎ፣ አይሰማም? ትንሽ ይቆራረጣል ድምፆት፣ ለዛ ነው።
አለሁበት አካባቢ እሺ፣ ተቀብለዋል አይደል? ሁሉንም ፕሮዳክት አ፣ እንትን ብቻ ነው የቀረው ነጭ ሽንኩርት ብቻ ሌላ ተቀብለዋል።
እሱ product እጥረት ነው በቃ።
በቃ refund የምታደርግልኝ አንተ ነህ።
እ፣ አይ እኔ አስተላልፋለሁ፣ ይላክልዎታል። አስገብቼዋለሁ እሺ።
list። እሺ፣ እሺ እሺ፣ አባ ጊዜ ይስጥልን።
እናመሰግናለን።